ጤና ይስጥልን አሜን አጠቃላይ ካለ በኩል ልርዳዎት?
አዎ ይስጥል እንደሚያችን ከአሪፍ ፔ ነበር የምደውልዎት።
እሺ ፖስ ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
የትኛው ፖስት ማሽን?
የአሪፍ ፔ አሪፍ ፖስ ማሽን ምናልባት ከና አሪፍ ፔ።
ሰጡት።
እሺ አንዴ ላውራቸው ካሸሮች ማለት እሺ ደንበኛችን
ይሰራል ግን የሚጠቀምን ሰው እየጠየቀ ስላልሆነ ነው እያለች እሺ ደንበኛችን ምናልባት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። ይቅርታ ስሞት ልያዝ ደንበኛችን መልካም
ካላስቸገርኩ ስሞት ልያዝ
እ ስም ስሞትን
አበባ እሺ ደንበኛ- information desk ከአበባ እሺ አመሰግናለን። መልካም ቀን ይኑሮት።
Eh, eh, aman, kan?